Hello ጤና ይስጥልኝ ሳፓ
Hello
Hello ሰላም ጤና ይስጥልኝ እ ባለፈው በ- ከአንድ ሶስት አመት ምናምን
እሺ
ከሁለት ውስጥ አሳልፌ ነበር እና አልገባም። ወደ ቴሌብር ነው ያሳለፍኩት።
ወደ ቴሌብር እሺ አዎ፣ የቴሌ ከዛ ብር ትንሽ screenshot አድርገህ እ ላክልኝ ብለሽ ነበር።
ቴሌግራም ላይ ልካውልኝ
ቴሌግራም የትኛው ጋር ነው እንትን screenshot የማደርገው?
ቆይ ምኑን ነው screenshot አድርጎ የተባሉት
እቺ እምቢ ያለች transaction እምቢ ያለች
deposit ነው withdraw ነው አዎ፣ deposit አድርጌው ነበር ባለ- ባለፈው
ስለዚህ የሚልኩልን ማለት ነው ከቴሌ ብር የተላከለውትን transaction message ነው
ከሁሉ ስፖርት ወደ ቴሌብር አሳልፌ ነበር። ከዛ ቴሌብርም ቴሌ- ስለዚህ ነው ቴሌብርም ማለት ነው።
አልገባም ቴሌብርም አልገባም።
ወጪ ነው የጠየቁት
ባለፈው ነው ስንት ያደርጋል እንጃ
እስቲ የቴሌ ብር ስልክ ቁጥሮችን ይስጡኝ
እ
የቴሌ ብር ስልክ ቁጥር ይንገሩኝ
okay እሺ። ስልክ ቴሌብር ይሄ ስልክ- አይደለም
እኮ ይንገሩኝ አንድ አንድ ወር ምናምን ያደርጋል እንትኑ።
እኮ ይንገሩኝ የቴሌ ብር ስልክ ቁጥሮችን
እሺ ቆይ እሺ እቺ አንዲች ሞባይል አላምጣና ብዙ አላውቃት።
እሺ እሺ መልሶ ይደውሉልን
እሺ